Hello
ሰላም እንዴት ነህ?
አለ ይመስገን።
አለን። ጦር ኃይሎች order ወጥቷል አይደለ?
አዎ አዎ አዎ ሚናስ የሚባል customer ደውሎልኝ ነበረ። የሌሎቹ መጣ የኔ አልመጣም ብሎኝ ነበር። ተስፋ ነው የያዘው የእሱ አይ ተስፋቸው ነገ አዲስ ዳም
ነጋ።
በእሱ ስልክ create ስላደረገላቸው ነው ያብስራ። ምን ምን ጎሎበት ነው? ምን እቃ ጎሎበት ነው?
አይ እስካሁን አልደረሰኝም አለ። ወይ የ driver ኡን ስልክ ስጠኝ፣ እዚህ ላይ የለም።
ዜሮ ዘጠኝ ዘጠና አምስት
አይ
ዘጠና አምስት አልሽ እሺ፣ ዘጠና አምስት ሀያ ስድስት
እሺ፣
ሀያ ስድስት ሀያ ስድስት ሁለቴ ነው ሀያ ስድስት Okay፣ ሁለቴ እሺ፣ ዘጠና አምስት ሀያ ስድስት ሀያ ስድስት እ ሀያ ሶስት ሀያ ሶስት አንዱ አዎ።
ነጋ።
ነጋ
በቃ እሺ፣ እሺ፣ እሺ።
እሺ፣ ቴንኪው